Hello.
Hello, Asif.
Topic
Asif. Hello.
ወይስ
ወይ አሴት፣ ወይ እንዴት ሆነሽ?
ደህና ነኝ ከሪም። ወይ እ እሺ ላስተላልፍልህ። አሁን የማታውን ነው?
አዎ የማሰው አ እሺ። ቆይ አንዴ ከሪም፣ አንዳንዴ
ዛሬ ደግሞ በጠዋቱ ምንድን ነው?
ብያሃለሁ እኮ ነገ ጠዋት ነው የምገባው፣ አ።
ደውልልኝ አላልኩ?
እሺ ለዛም ብዬ እኮ ነው።
ጎበዝ። የት አለ የት አለ? ስንት ነበር ስንት ነበር order number ኡ?
ሰላሳ ሰላሳ ስድስት አስራ ሰባት አስራ ሰባት አዎ።
አዎ በቃ እሺ፣ አስተላልፍልሃለሁ። እሺ እሺ እሺ እሺ፣ እሺ። ወይ ደህና